hello hello እንትን withdraw አድርጌ ነበረ አልገባልኝም።
ስንት ብር ነው? hello
ሀያ አምስት ሺህ እሺ፣ የ Best Bet ቁጥር ከደወልክበት ነው?
አዎ
መቼ ነበር ያረከው?
ትላንት ማለት እሺ፣ ጠብቀኝ እያየሁ ነው።
እ? አ።
What?
ሀያ አምስት ሺህ ወደ ዜሮ ዘጠኝ አስራ ሶስት እ።
ዘጠና አምስት አዎ ሰማንያ አራት አስራ ስምንት አይደል? ቁጥርህ ልክ ነው።
አዎ ወደ ቴሌብር ነው ያደረኩት።
አዎ አዎ እያየሁት
አዎ
እኔ ላይ እንደውም የምር
እ?
የለውም። ይኸው approve አድርጌልሃለሁ። ገብቷል። እሺ check አድርገው አሁን።
ገብቷል። እሺ አዎ እሺ፣ እሺ እናመሰግናለን።
እሺ፣ አመሰግናለሁ።
እሺ እሺ እሺ